Hello ሰላም ጤና ይስጥልኝ።
እንዴት ነሽ? ሰላም ስጥልን። እንትን check ለማድረግ ነበር አዝዤ ነበረ ትናንትና እና ዛሬ ስንት ሰዓት ነው የሚደርስ የሚለውን ቤት ለማመቸ የስልክ ቁጥር እስኪ ንገሪኝ።
ዜሮ ዘጠኝ ሀያ እሺ ሰላሳ ሶስት ሰባ ስምንት ሰላሳ ሰባት
ሀያ
ሰላሳ ሶስት ሰባ ስምንት እሺ ሰላሳ ሰባት
አዎ አሳይን ተደርጓል። ስልክ ቁጥር ልስጦት ድረስ እሺ አሁን ሰዓት እንደሚመች ማለት ስጪኝ ስለ
ይሰማታል።
አዎ እናቴ ይሰማኛል። ዜሮ ዘጠኝ
አስራ ሶስት አስራ ሶስት አስራ ሶስት አስራ ሶስት
ሀምሳ ሶስት አስራ ስድስት ሃምሳ ሶስት አስራ ስድስት እሺ
ናትናኤል ይባላል። አዎ ይጠይቁት እሱ የት thank you እንደደረሰ።
እሺ እናቴ እሺ bye አመሰግናለን።